አይደለም።
ጤና ይስጥልኝ። ኬቲ ስፓ hello።
አዎ ነው።
እሺ ከ WePlus Solution ድርጅት ነበር ምደውልሎት። ከዚህ በፊት WePlus Solution Provider የሚለው መተግበሪያችን ላይ አገልግሎት ለመስጠት ተመዝግበው ነበር።
የእሱ አገልግሎት ነው።
አዎ WePlus Solution Provider የሚል application አለን። የእርስዎን አገልግሎት ለመስጠት ተመዝግበው ነበር።
አዎ እሺ አሁን ላይ ስራ ስለጀመርን ኦንላይን ላይ በመሆን ስራ ማግኘትና መስራት ይችላሉ።
OK፣ እሺ።
እና በተጨማሪም WePlus Solution User የሚል application አለን። እዛ ላይ ገብተው ድርጅቶ መኖሩን ማየት ይችላሉ። በተጨማሪም ደግሞ transportation ጨምሮ ከአርባ አራት በላይ ሌሎች አገልግሎቶችንም በዛ application አችን መጠቀም ይችላሉ።
OK
እሺ ኦኬ። እሺ፣ እሺ፣ እናመሰግናለን።
ቴንክ ዩ።